Hello hello ሰላም ነው እናት አለ በኋላ ቴክኖሎጂ እንትን ነበር አይሰማም እናት አይ እኔና አንቺን በአካል ለማግኘት ፈልጌ ነበረ። ስራ እኔ ጋር ስላለ እሺ ወይ በራስ ስልክ ደውይልኛለሽ። ይቅርታ እንዴ ምን ነበር ያልከኝ?
ዋለ ቴክኖሎጂ አዳም አምባሱም በኢጄንት ናችሁ በኦንላይን ሲስተም አብራችሁ እንድትሰሩ ነበረ ስራውን ያቀረብኩላችሁ ማለት ነው።
ባለፈው አናግሬ እደውልልሃል።
እሺ አናግሬ